ሄሎ
ሄሎ ሄሎ፣ ሰላም ጤና ይስጥልን።
ሄሎ
ወይዬ ከቺፕቺፕ ነበር የምንደውሉት፣ ከቺፕቺፕ ነበር የምንደውሉት።
ኦኬ
ውሽ ውሽ አዘውን ነበር እና ይቅርታ አልመጣሉትም። ለሰኞ መረከብ ይችላሉ?
እስቲ ዜና ሲያዘዘችው አንዴ ልጠይቃት።
ቃሊቲ ስለሆነ ለነ- ለሰኞ ቢሆን ብለን ነበረ። ሰኞ መረከብ ይችላሉ አይደለ? ኦኬ ኦኬ።
አንድ ቼክ ያርጉትን። በቃ ችግር የለም። እሺ